hello
አሎ ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ? እንዴት ነህ? ሰላም
withdraw ስናደርግ አምስት ሺህ ሁለት መቶ withdraw አድርጌ አልደረሰኝም።
በዚህ ቁጥር ነው ቤት ቤትህ?
አዎ፣ በዚህ ቁጥር በዚህ ቁጥር check እያረኩልህ ነው። አንዴ ጠብቀኝ። okay አምስት ሺህ እና አምስት ሺህ ሁለት መቶ አይደል? ለአንደኛው ገብቷል።
አንደኛው ገብቷል።
እሺ አንደኛውንም confirm አድርግ ይላሉ። message ይደርሳል።
አመሰግናለሁ።
እሺ መልካም ቀን።